ሄሎ ሄሎ ጤና ይስጥልን።
አሚን አብሮ ይስጥልን። ዛሬ ለመምጣት ፈልገን ነበር። የት ነበር ያልሽኝ እናትዬ? ይቅርታ Association ህንጻ፣ ምን ህንጻ?
Economic Association ህንጻ
የቱ ጋር ነው?
እ፣ ሲኤምሲ ሚካኤል ቤተክርስቲያኑ ትንሽ ወረድ ብሎ
ወዴት? ወደ ሀያት ወረድ ብሎ ወይስ ወደ አ መገናኛ?
ሲኤምሲ ሚካኤል ትንሽ ወረድ ብሎ ማለት ነው። ኢኮኖሚክ አሶሴሽን ህንጻ ለዛ ላይ ነን።
ኦኬ እሺ።